እንዴት ብዬ ልግለጸው ላንተ ያለኝን ፍቅር ቃላቶች አልበቁኝም ሽቅኔ ብደረድር ከልቤ ወድሃለሁ ይህን ያለም በማይለወጥ ፍቅር በንጉስ ባገርን ውዴኔ ባቱን ኖሮ ምን ይበጀኝ ይሆን? መቼም እግዚአብሔር ጥሎ አይጥልም፣ አውቆ ሰጠኝ አንተን። ይመስገን እውላለሁ፣ ይመስገን ሰጥቶኛል ወዳጅን ውዴ አንተን በአገሩ በከተማው ለልቤ ተመርጣል። ከዚህ ወዲያ መውደድ ለማን ሰው ይገኛል? በልቤ ተመላለስ ለፍቅር ለመውደድ ቃላት በማይገልጹት በእውነት መንገድ ከልቤ ወድሃለሁ ይህን ያለም በማይለወጥ ፍቅር በንጉስ ባገር